ሄሎ ጤና ይስጥልን ሰላም ሰላም ናችሁ። እንትን አምቡላንስ ፈልገን ነበረ።
እሺ ከየት ወዴት ነው የፈለጉት?
ከ- ከኮሪያ ሆስፒታል ወደ ኤርፖርት ከኮሪያ ሆስፒታል ወደ ኤርፖርት። ኦክሲጄን የላትም ምንም የላትም። POB ብቻ ስለሆነ ከ- ቦሌ ኤርፖርት ነው።
አዎ ቦሌ ኤርፖርት እሺ ሶማሌዎች ናቸው። ስንት ነው p- price ኡ?
እ፣ ማነው ስሟ?
ኢፍቲ ትባላለች። price ኡ ስንት ነው?
እሱን እ፣ አ- እንትን አስርቼ ነው የምነግርሽ። የምጠይቅሽን ነገር መልሽልኝ። እሱን አ- ኪሎ ሜትሩን አስርቼ እነግርሻለሁኝ። ስማችን አዎ ማን ለዛ ይባላል?
እ፣ ስም ያስፈልጋል እንዴ መጀመሪያ ላይ እ?
price ኡን እነሱ price ኡን ፈልገው ከበዛባቸው እንትን ሊሉን ልን- እኮ እንድንነግራቸው እሱን ነው።
ደውዬ አሳውቅሻለሁ።
ኢፍቲ ትባላለች።
ኢፍቲ አዎ
እሺ። ደርሶ መልስ ነው ማድረስ ብቻ ነው።
አረ ማድረስ ነው። እሷ flight ታደርጋለች ወደ ጅጅጋ።
እሺ በቃ ሂሳቡን calculate አድርጌ ልንገርሽ መልስ ደውዬ።
ጠብቀሽ አዎ እሺ